ሊንቴስ ጥሩማከስ
አሎ ይሰማል ይሰማል። አዎ
ቅዳሜ ከላሊበላ ወደ አዲስ አበባ
ለስንት ሰው ነው?
እ ለአንድ ሰው ለአንድ ሰው ሂሳብ ውስጥ ነው።
እሺ
እስኪ ለቅዳሜ
መመለሻ ያስፈልጓል ወይስ መሄጃ ብቻ?
እ መመለሻ ያስፈልጓል?
አረ የለውም መሄጃ ብቻ ነው መሄጃ ብቻ ነው።
ሶስት ሺ ሶስት መቶ ሀያ ዘጠኝ ብር
ሶስት ሺህ ሶስት መቶ ሀያ ዘጠኝ አሁን ያለው ዋጋ ነው።
አያ አርብ ከሆነ ሶስት ሺ ሰባት መቶ ሰላሳ ስድስት ብር ነው። ቅዳሜ ይቀንሳል። ቶሎ የቁረጡት ዋጋው ሳይጨምር።
እሺ ታዲያስ ሀሳቤን አሳውቄ እደውላለሁ።
እሺ ይደውሉልን። እናመሰግናለን። መልካም ቀን